ሄሎ ሄሎ
እማዬ ከጣዋት እየጠበቀ ነበረ። በእናትሽ አንድ አሳዩ።
እም፣ ሰላም ጤና ይስጥልን ቤት ቤት።
ያ እማዬ እሺ ምን አልከኝ?
እስከ ጣዋት እየጠበቀ ነበረ ብሩ።
ዊዝድሮ ነው።
አዎ ምን እሺ፣ ጠብቀኝ አንዴ መስመር ላይ አይ
hello። አቤት
አቤት
hello። አቤት ምንድን ነው?
እማዬ አቤት በእንዲህ ገብቶ ነበረ ብሩ እስከ ጠዋት እየጠበቀ ነበረ እና ሲያክልም ብሎ
withdraw አድርገህ ነው?
አዎ
እሺ፣ ቤት ቤት ቁጥርን ንገረኝ። check ላድርግልህ። ዜሮ ዘጠኝ
አስራ ዘጠኝ እሺ፣
ሰባ ሁለት እሺ፣ ስልሳ ሰባ ሁለት
ስልሳ ሰባ ሁለት አዎ ቴሌግራም ሄባለ madax xaaraan oo tahay waxaan kusoo caanabi gudaaniga madaxa soomaali